hello ጤና ይስጥልን ChipChip ሰላም እንዴት ዋልሽ?
ሰላም እ፣ እቃ አዝዤ ነበር እና እሺ ዛሬ ነበረ ይደርሳል የተባልኩት ግን አልመጣልኝም።
ኮድ ደርሶታል አይደል ማታ አ አ አ እስቲ ስልክ ቁጥር ይንገሩኝ በዚህ ስልክ ዜሮ ዘጠኝ አንድ አንድ እሺ ሀምሳ እሺ ሰላሳ አንድ ስልሳ ሰባት
ዳንኤል አይደለ አ አ እርስዎ ኖት አድሚ
አ አ
ይህ ይቅርታ ትንሽ item እጥረት ስለነበረ ይሄኛው already ለነገ ነው የሚመጣሎት ከይቅርታ ጋር ነገ ይመጣል። እስከ አዎ ስንት ሰዓት ነገ ይመጣል
okay።
ምን አሉኝ እስከ ስንት ሰዓት ይመጣል? ነገ exact ለመጠበቅ ሰዓቱን እንኳን እ፣ ማወቅ okay።
አልችልም
ብቻ ነገ ይመጣል።
አዎ የት ነበር location ኑ ገላን ኮንዶሚኒየም።
በቃ እሺ ይቅርታ በጣም ነገ እንልካለን እሺ፣ ችግር የለም።
እሺ እሺ መልካም ምሽት